ይስጥልን ሉሄም ሱፐር ማርኬት ነው?
ልጁ ነው ማግኘታችን ነው።
ይቅርታ ምን አሉ?
ወንድሜ ነው።
እሺ የደወለው ከአሪፍ ፔይ ነው
ማ?
ከአሪፍ POS machine እሺ እ፣ ምናልባት POS machine ኡ ላይ transaction እያየን ስላልሆነ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር የደወልነው።
እንትን መሰለኝ ለ- ለቀው እ፣ እንትን እየፈለጉ መሰለኝ ከዛ area ለቀው ሱቅ okay።
እየፈለጉ መሰለኝ።
እሺ እሺ፣ እናመሰግናለን። መልካም ቀን ይውሎት።